ಹಲೋ ಗಡ್ರಿ
హలో నాకు బ్రాను ఓయ్ కడ్రి የሚያስከውን ኦርደር ከስተመር ስላነሳለልኝ
ఆనస్తాం አላነሳም። ቆሻ አንዴ መስመር ላይ- እንዴ አለኝ እሺ አንዴ መስመር ላይ ጠብቅ አይ- አይሰራም እኮ አይሰራም ነው ያለው እንጂ እኮ አይ ምናልባት በሌላ ስልክ ላንተ ደውሎልህ ከሚለው ነው።
አልደወለም ተነጋግረን እኮ እዚህ ቦታ ና ብሎኝ እኮ መጥቼ ነው እዛ በኋላ ስልኩን የዘጋው በቃ እሺ ብርሽ መልሰውና መልሻለሁ ብላ ታውቅሽ።
እሺ እሺ እሺ